hello ሰላም ጤና ይስጥልን Best Bet
ወደ አቢሽን የላኩት ብር ነበር ከቤት እ
ጠዋት ወደ አስራ ሁለት ላይ ወደ አቢሽን የላኩት ብር ነበር እና እስካሁን አልገባልኝም ከቤት ማለት ነው።
እሺ ይሄና ስልክ
ሌላ እሺ ቆይ አንዴ
እሺ፣ በዚህ ስልክ አይደለም ሌላ ስልክ ነው ስልኩ ልንገርሽ እሺ
አስራ ሁለት
አስራ ሁለት ስልሳ ዘጠኝ ስልሳ
ዘጠኝ እሺ ሰማንያ ሁለት ሰላሳ አምስት
ሰማንያ ሁለት ሰላሳ አምስት